ጤና ይስጥልኝ እቴ ስትሪ ማዕከል እባክዎ ልርዳዎት? ሰላም እንዴት ነው?
እግዚአብሔር ይመስገን። እንትን ስለ ናሚቢያ ትኬት ልጠይቅ ነበረ።
ወዴት አሉ?
ናሚቢያ ናሚቢያ። እሺ መቼ ለመሄድ ነው የፈለጉት?
እ፣ ሴፕቴምበር አስር
ሴፕቴምበር አስር ናሚቢያ ምን city ነው የሚሄዱት?
ምን አልከኝ?
ምን city ነው ናሚቢያ የሚሄዱት?
እ፣ ዊንድሆክ ዊንድሆክ። okay September አስር መመለሻ መመለሻ ለመቼ?
October ዘጠኝ
September ስንት?
October ዘጠኝ October ዘጠኝ እሺ እያየሁሎት ነው።
እሺ ማሲ ደህና ነህ? እንዴት ነህ?
ስልሳ ሺህ ሁለት መቶ አርባ አንድ ብር ደርሶ መልስ።
ኧረ እባክህ ዋው በስመ አብ። በየትኛው በየት ነው?
እ እ በ ET በየት ነው? በ ET በ ET
okay። ሌላ cheaper flight ማግኘት አልችልም?
cheaper ያለው ET ነው። actually direct flight ያለው ET አረ!
ስለሆነ፣ አዎ
okay። እነ ኳታር ምናምን አይቀንስም?
አይቀንስም።
okay። እሺ በልሽ፣ እደውልልህ።
እሺ ይችላል።
እሺ እሺ እናመሰግናለን። መልካም ጊዜ